ማቋረጥ ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ። ሄሌቢ
ሄሌውን አጨዋወቱ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ
እሺ፣
አንድ ቁጥር ላይ ለመመዝገብ፣
ከዛስ ሶስት ቁጥር ላይ ለመጫወት፣
እሺ፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ ከእንግሊዝኛ ወደ አማርኛ።
አጨዋወቱን እሺ እኮ ሶስት ቁጥርን ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ coin ነው፣ በ coin ለመግዛት የሚል ሁለት ቁጥር ላይ አለ። ጥያቄና መልሱን በተከታታይ አስ- አስሩንም ከመለሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚል በድረገጽም ገብቶ መጠቀም ይችላሉ።
እሺ፣ እኔም ማቋረጥ እፈልጋለሁ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
እሺ እሺ